hello ጤና ይስጥልን።
እግዚአብሔር ይመስገን።
ፍቅረ ማርያም ፍያል ቤት ነው።
አዎ አዎ።
ከአሪፍ ፔ ነበር ምደውልዎት። አሪፍ እሺ POS machine እሺ።
POS ማሽኑ ላይ ምናልባት ያጋጠመው ችግር ካለ ለመጠየቅ ነበር ለሚያች
እ የለም እኮ ባለፈው እንወስደዋለን ብላችሁ ነበረ። ያው ስለማትጠቀሙበት ሰው ላይ ነው እንጂ
ተወስዷል።
ሰው ስለማይጠበቅ እ እ ይቅርታ ድምፁ ተቆራረጠ።
እሺ እሺ። አውሪ።
ተወስዷል ፖሱ
አይ እኔ እንጃ። እስኪ ቆይ አላወቅኩትም።
እሺ፣ ካሸሩን ጠይቄ እነግርሻለሁ።
እሺ፣ እናመሰግናለን። መልካም ቀን ይሁን።
እሺ፣ እሺ።